Hello.
hello ሰላም ጤና ይስጥልኝ።
እ ጤና ይስጥልኝ። ዋሽንግተን የሕክምና ማዕከል ምን እ ድምፅሽ አይሰማ ዋሽንግተን የሕክምና ማዕከል
ድምፅሽ አይሰማ ዋሽንግተን የሕክምና ማዕከል እ earphone ተቀየረልሽ እንዴ ቢ- ብሩክ ነኝ earphone ነፍስ ለዛ ነው mi- ድምፅሽ ሁሉም recording ኦች ላይ በጣም እንትን ከሌላ ክፍል ሆነሽ የምታዋሪ ነው በ speaker የሚመስለው እንትኑ ነው
እኮ እንትና ካጠገብሽ ያለችው እንዴት ነው አላት የሷም እንዴ በጣም እንትን ነው በሄሊኮፕተር ላይ ሆናችሁ የምታወሩ ነው የሚመስለው በጣም ነው የሚያስጠላው ድምፁ ሁለቱንም conversation ኦችን ሰምቻለሁ አንተ ኮሚሽን ውስጥ አይ ቆይ ቆይ መጣ መጣ